ሃምሳ አምስተኛ ያሬዳዊ መዝሙር ወረደ መንፈስ ቅዱስ። መዝሙሩ የሚዘመርበት ወቅት በትንሣኤ ዘጠነኛ እሁድ ከትንሣኤ ጀምሮ ዘጠነኛው እሁድ በመጽሐፈ ድጓ መዝሙሩ የሚገኝበት ገጽ 329 አምድ ሁለት ቤቱ ዘዮም ቤት ዘዮ ቤት ሀሌታው በሁለት መዝሙሩ እስከ ሀሌታው ይቀጥላል። ሃሌ ሃሌሉያ ወረደ መንፈስ ቅዱስ ላይለ ሐዋርያት ከመዘሳት ወተናገሩ በነገረ ኩሉ በሃውርት